перегитарки.
Hello.
Hey, but how do you want for the one two in the left?
ሄሎ ሄሎ ይሰማል። ጤና ይስጥልኝ።
ቸክ ቸክ አድርግልኝ በል አረጋግጥልኝ። ገንዘቡን ሪፈርስ አልተደረገም። ወደ ስምንት ቀን ቆየብኝ።
ስምንት ቀን ቆየ። ማን ልበል ስሞትን?
አምስት ሼክ አብዲ አሁን ሪፖርት እያደረኩ ገንዘቡ ቆረጥብኝ።
አ- አሁን Check እየተደረገ አሁን ደውለው ነበር አይደል?
አዎ ገንዘብ ቆርጦብኝ እንደዛ ነው የቆረጥ አሁን ደውለው ነበር። አ- አሚን አዎ
ይሰማል።
አዎ አዎ ይሰማል። አሁን ደውዬ ነበርኩ።
አዎ እየ- እየተሰራሉት ነው።
Sister እስከ ስንት ቀን እየተሰራል ያላችሁ ነው? ምንድን ነው ችግሩ?
አዎ ይቅርታ
እስቲ ዛሬ አታናግሪኝ፣ ወስልት አድርግልኝ በ- እንደምንም እሺ፣ በእኛ በኩል ለማስተካከል እንሞክራለን።
እሺ ሲስተር እናመሰግናለን።